እንዴ ምን ሆናችሁ ነው ሮጣችሁ የሄዳችሁት?
ገባሽ? አንቺም እኛም ሄድን።
ሄዷ ታዲያ ብርቀይነ ሄድ አለቃሽ ጋር ሄደን አለቃሽ ጋር ሄደን ገብተን የትኛው ውቤ ጋር
አረ ለዛ ነው የሮጣችሁት እኮ አ ብርቃችሁ ነው እሷ ጋር መሄድ ወይኔ ለ- ለጽጌ ንገሪያት። ጽጌ ብርቃችሁ ነው ወይ እሷ ጋር መሄድ እና ሮጣችሁ? መልካም እ ምን አለሽ ለማ? ውይ ቅለሽለሽ ሄሎ፣ ሰማሻት? ሰማሻት? የስታይ የስታይ ቤት ኪራይ ነው እኮ። ሄሎ፣ ወይኔ ስልኩ ምን አይነት ስልክ ነው? ሄሎ